hello አቤት
ሰላም ነው?
እግዚአብሔር ይመስገን።
ከሁዳ bike manufacturing ነበር የምደውልልክ።
አቤት
ሳፊ ባጃጅ።
ካፌ ባጃጅ አዎ እ የሆነ ጊዜ ደውለልኝ ነበር እ
እና የደሴን agent ልኬልክ ነበር የባህር እ ዳር እ
እና አወራሃቸው? እሱን አይ ጠይቅክ ነበር።
አላወራኋቸውም።
ምን ነው?
የአዲስ አበባ ነሽ?
አዎ
አዎ። የራሽን ስጨላክሽኝ ማለት ነው።
እ
ስልኩላችሁ እኮ እንዴት ልት የራሽን ስጨላክሽኝ ቢል እኮ መልሼ ያስተካከልኩና ላክ- አ ልኬልህ ነበር እኮ እና አ ደወልክላቸው?
የሆነ ጊዜ ደውዬላቸው ስልካቸው አይሰራምና እም፣ ከዛ እንደግሜ አልሞክርም።
እም፣ እሺ ምን አለ አዲስ ነገር?
አይ ምን ላይ እንደደረስክ ልጠይቅክ ነበር
አይ ባለበት ነው ደግሜ አልሞክርኩላቸው እ
ደግሜ አልሞክርኩላቸውም። ከዛም በኋላ
እስቲ ሞክርላቸው አሁን።
እሺ አላቸው እጃቸው ላይ እቃው አዎ
እሺ እሺ፣ መልካም ቀን።
አላቸው ታንኪ ደውዬ እሺ፣ ችግር የለውም።
በእጅ